hello ሰላም ጤና ይስጥልኝ።
ተቋረጠ balance።
አዎ ድጋሚ ስደውል እኮ አይነሱም በሌላ ስልክ።
የእንትን ነበር የጠየቅሽኝ
የቤተሰብ ስልክ ነገሩኝ። ከዛ የእርስዎን ስም ነበረ የፈለኩት። አይ ስም አቶ ደረጀ
ማን አሉኝ?
ደረጀ ማሙ።
ደረጀ ማሙ። በቃ ይሄንን ስልክ ቁጥር ሊያዙ አይደል የእርስዎን?
አርባ ሰባ ስድስት ሀምሳ አዎ ያዙ።
አዎ በቃ ምን ወት ነች ህጻኗ? ህጻኗ ምን ወት ነች?
ምንም አይደለችም። የጎረቤት ልጅ ነች።
የጎረቤት ልጅ። እሺ እናመሰግናለን። መልካም ቀን። ሰላም አሉ። እሺ